ሄሎ
ሄሎ ጤና ይስጥልኝ። አሚድ ነኝ። ምን ልርዳህ?
ስልኝ ብር አየር ላይ ቀርቶብኛል ትናንትና ነው።
እሺ፣ በዚህ ቁጥር ነው ቤት ቤትህ?
አ
እሺ፣ check እያረኩልህ ነው። እንዲጠብቅ ስንት ብር ነበር?
አስር
እሺ
አስር ሺህ አዎ።
እሺ፣ አስር እና ከዛ በላይ ሲሆን እኛ ነን ሁሌ approve የምናደርግልህ።
Okay ቶሎ ነው።
አይገባልህ። አ እኛ እንትን ካልነው በኋላ ነው የሚገባው። Hello ወይ approve አድርጌልሃለሁ። message ይደርሳል።
እሺ።
እሺ፣ እሺ። መልካም ቀን።